ሄሎ ሄሎ ጀንባ እንዴት ነህ?
አቤት፣ ሰላም ነው?
እንዴት ነው?
እሺ ሀሚድ ነኝ። accept በለው AnyDesk ልኬልሃለሁ።
እኮ active ስንለው disconnect እያለ ነው
እስኪ okay፣ አሁን አድርገዋል። አሁን አሪፍ።
እ እሺ አሁን አድርገዋል። እ፣ አዎ። ይሄኛው እያለው cashier ቱ ላይ ነው
የእሱን ነው የላከው እኮ cashier ቱን አይደል የላከው አ፣ ያኛው አልተስተካከለማ። ዋናው እኮ የምትፈልገው የትኛው እንዲስተካከል ነበር?
ሁለቱም ነው።
okay የዚህኛው ምንድን ነው ችግሩ? cashier ቱ ይሄ ምንም ነገር በቃ አዲስ እኮ ነው፣ አልተጫነም። እንትኑ ወደ አ፣ game ኡ ለመግባት
login ለማለት
ጨዋታው እንዴት እንደሚ እንትኑ አል- አልመጣልም ይሄ ሶፍትዌሩ ማለት ነው።
okay፣ እሺ ገባኝ።
እ፣
ያኛው- cashier ኧሯን ደግሞ አ ያኛው ደግሞ ገና ወደ ቲቪ እቺ የምታስተላልፈው አይለችም
አ
እሷ አልተጫነችም እዛ ላይ okay፣ ጥሩ በቃ እሺ። የ- የዛኛውንም እንትን ላክልኝ።
ልኬልሃለሁ AnyDesk።
ሁለቱም አንዱን ነው የላከው አንዱን አይ ላክ- ሁለት ከላይ መጨረሻው ሰማንያ ስምንት የዛኛው ነው
እ፣ እሺ okay okay፣ አየሁት። እሺ እሺ ሰማንያ ስምንቱ cashier ኣ አንድ ነው።
ዋናው ማለት ነው system ኡ ይቺ ወደ ቲቪ የምታስተላልፈው አይለችም አ አ እሱ- እሷ ላይ ነው የምችለው እሺ እሺ እሺ በቃ እሺ እሺ ቻው እሺ